እንጃ ኢትዮጵያ ኢትዮጵያ
ሰላም ነው እግዚአብሔር አለ ግራት ማሽን ተብላችሁ ነበረ። በዚህ ማሳወቅ ይችላል። አሁን ዛሬ አምስተኛ ቀን ነው ያስመዘገብ ነው። ምንም የሚሰማ አካል የለም።
ጸጋ ባሉ
ጸጋ በራው ጸጋ በራው
እሺ፣ ደመኛ ደግሞ ደግሞ ተላልፎልሃል።
እውዬ ነበር እ?
ጥያቄው ስለተጠየቀ
እሺ አሁን እንዲመጣ አትተባብርም? እማ ዛሬ አምስተኛ ቀን ነው።
አዎ፣ እኛ እነሱ እሺ ሌላ የሚሰማ አካል የለም። አ- አይመጡም እኮ ዛሬ እንደዚህ እኮ ነው።
ምን አሉኝ?
አይመጡም እኮ ችግራችሁ ምን እንደሆነ ሌላ የሚሰማ አካል የለም ነው።
እኛ አሁን ነው ይመጡልዎታል። እሺ፣ ሌላ ምረዳው አይ የለም።
ስለደወሉ አገልግሎት